hello ሰላም ነኝ።
ሌላ ሴት hello ሰላም ነኝ።
አሁን ሰላም ሰላም ሰላም አ፣ hello ከአስር ደቂቃ በፊት ደውዬ ነበረ ሰላም እንዴት ነህ?
አለ ከአስር ደቂቃ በፊት ደውዬ ነበረ። hello
እሺ hello order number ኡን ልንገርሽ hello?
አሁን ነገራችሁ። hello hello hello
ማል hello ድምጽ ይቆራረጣል።
እሺ አሁን እስካሁን hello አይ፣ አሁን ሰላም ማለት ምን አልከኝ?
ከአስር ደቂቃ አሁን በፊት ደውዬ ይሰማኛል።
ነበር። ከአስር ደቂቃ በፊት ደውዬ ነበረ እሺ
እና አሁን order number ኡን ልንገርሽ። order order number ኡን ልንገርሽ። hello ወይኔ ድምጽክ ምንም ነው የማይሰማው። ምን-
ካንዲሽ ወይ ድምጽክ hello?
አይሰማም። በጣም የሚቆራረጥ ነው።
አሁንስ አሁንስ
አሁን ይሰማል።
እሺ ከአስር ደቂቃ በፊት ደውዬ ነበረ
እሺ hello እና order number ኡን ድጋሚ ልንገርሽ ወይዬ እሺ እየሰማው እሺ ንገረኝ።
ሀያ ሰባት ዜሮ አንድ
ሀያ ሰባት ዜሮ አንድ ምን ነበረ?
ምርት ስልክ ያነሳን ብዬ ከአስር ወይ ደቂቃ በፊት ደውዬ ምን ነበረ ያልከኝ?
አስር ደቂቃ በፊት customer ስልክ አያነሳም ብዬ አሁን ደውዬ ብለህ ነበር?
አዎ። hello እሺ ለማን ነበር ያሳወቅከው? ቆይ check ላድርግልህ እስኪ።
ጠይቃችሁ ወይ ቆይ እየሰማሁ አንዴ ቆይ አትዝጋው።
እሺ
okay
hello?
ለቤቷ ነግረሃት ነበረ አስተላልፋለሃለች? እሺ እና ማለት ነው። የጠበቁት አ- አስ- አልመለሱላትም መልስ። አዎ አልመለሱላትም፣ ትደውልልሃለች መልሳ።
እሺ እሺ
እሺ አባዬ እሺ። ሱራፌል ሱራፌል ስልክ አያነሳም።